hello ጤና ሰላም ነሽ?
ሰላም ወስደረው አስራ ሶስት ሺህ ወስደረው።
withdraw አድርገና አዎ እሺ፣ የቤት ቤት ቁጥር ንገረኝ።
አዎ እሺ።
የደወልክበት ነው?
አዎ አዎ አዎ ስልኩ አዎ እሺ፣ አንዴ መስመር ላይ ጠብቀኝ፣ check ላድርግልህ።
እሺ
ትናንት ነው ዛሬ?
አሁን አሁን አሁን
ወደ ቴሌብር ነው አይደል?
አዎ አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ሰላሳ ስምንት አዎ
እሺ፣ አሁን ገብቶልሃል። check ማድረግ ትችላለህ። እሺ thank you very much እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
በጣም ጥሩ ነው።